ሄሎ ሄሎ ሄሎ፣ ሰላም ነው? ወንድም ወይ ሰላም
አለን። ከሳፊ የ electrical ባጃጅ ነበር ብደውልልህ አ
የሆነ ሰዓት ደውዬልክ እመጣለሁ ምናምን ብላኝ ነበርና
አ የባንክ ተመቻችቶ ነበር እንዴ?
በባንክ አይ አልተመቻቸም፣ ግን ዋጋ discount አድርገን ነበርና እሱን ልነግርህ ብዬ ነው።
okay ስንት ነው?
ስድስት መቶ ሀምሳ ሺህ ብር ነው ሶስት ሰው የሚጭን ነው።
አሀ ቀንሷል?
ስድ- አዎ ቀንሷል። አዎ okay አይ እንደዛ ከሆነ ጥሩ ነው። ስድስት ሀምሳ ስድስት ከሀምሳ አዎ።
okay እሺ በቃ
እሺ ትመጣለህ? እንዴት ነው አ ቀጠሮ እደውላለሁ ልያዝልክ?
ቆይ አ እደውላለሁ ቆይ እሺ በቃ እሺ ወንድም፣ እሺ።
እሺ